ሄሎ ሄሎ አቤት ጤና ይስጥልኝ አብሮ ይስጥልን።
በድሉ ከ EthioChicken ነበር የደወልኩልህ።
እሺ የትናንት ቅሬታ አቅርበው ነበር ስለ ጫጩቶቹ ሞት።
አ አ፣ የእኛ ተወካይ አ፣ አ፣ ሞያዊ ድጋፍ ሰጠ መጣ አ መጥቷል አይደለ?
አ ስለዚህ ለእሱ ሪፖርት አድርገዋል አይደለ?
አ ጥሩ እሺ፣ እሺ፣ እሱን ለማጣራት ነው። አመሰግናለሁ።
እሺ እሺ መልካም ጊዜ።